ጤና ይስጥልኝ አሊባባ ጤና ይስጥልኝ።
Hello ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን።
አዚዛ እንዴ በእናትህ አሎ
እየሰማሁት ነው ማሜ።
እ፣ እባክሽ ትንሣኤ ወይ ማን ነበር ተስፋዬ እንደሚባል ሰው አለ እናንተ ጋር መኪና ፈልጌ ነበረ ባንክ ያለበት እና አውርቼው ነበር።
ትንሣኤ የሚባል
እሺ ችግር የለም። ማንን ላውራ አሁን? ማን አለ ምን ነበር የፈለገው?
information የሚሰጠኝ? ባንክ ያለበት መኪና ነው።
ባንክ ያለበት መኪና እማዬ።
ሁሉም መኪኖቻችን ላይ ባንክ እናያይዛለን። ባንክ ያለበት መኪና አሁን ላይ የለንም፣ ግን ሁሉም እሺ፣ ከባንክ- መኪኖቻችን ከባንክ ጋር እናያይዛለን።
በስንት percent በስንት percent አያይዛላችሁ? ምን አይነት ምን መኪናዎች መኪና ነው አላችሁ አሁን የተባለው?
ከባንክ ጋር የሚያያዝ? ቤት ምን አይነት ኮሮላ መኪና?
ያላችሁ
እኮ ኮሮላ ሁለት ሺ ሰባት አለ
ስንት ይባላል?
ሀያ ዘጠኝ እና ሀያ ሰባት ከሀምሳ የሚባል አለ።
ባንክ ስንት ድረስ መያያዝ ይችላል?
ባንክ የምናወጣለት ለኮሮላ ስምንት መቶ ሺ
እሺ ቀነስ የሚልስ እሺ ቪትዝ ምናምን እሺ compact አለን ሁለት ሺ አስር compact ሞዴል ይፈልጋል? ኮምፓክት አይፈልግም ዚስ
ቤትስ ይፈልጋል
ሁለት ሚሊዮን ሃም- ሀምሳ ሺ ብር
ስንት ሁለት ስንት ሺ አራት ሞዴል ሁለት ሺህ አራት ለዚህ ሚሊዮን የሚወጣው ብር።
ስድስት መቶ ሺ ነው። ከዛ በላይ አያስወጡም ቢት ስድስት መቶ ዲዛይር ሺህ ሲሆን ባንክ አለ።
ዲዛይር ሲሆን ነው አንድ አንድ ነጥብ ምናምን የሚሆን ዲዛይር በስ እሺ ዲዛይር እሺ ስንት አለ?
ዲዛይር በስንት አለው?
የለጠፈው ሀያ ሀያ ሁለትም ሀያ ሀያ ሶስትም ይኖረናል።
ሀያ ሀያ ሶስት እሺ ስንት ድረስ ነው የሚወጣው ባንክ ባንክ ለነ ዲዛይሮች ሶስት ነጥብ እስከ ሶስት ነጥብ በለጠፈ ከሆነ እስከ ሶስት ነጥብ አንድ ነው ሀያ ሀያ ሶስት አንድ ሚሊዮን እስከ አንድ ነጥብ ሁለት እናመቻችሎታለን።
Okay እሺ ወንድሜ ነው የፈለገው information ልስጠውና ወይ መጥተን እናወራችኋለን የት እንምጣ ፓስተር ጋር ወይስ መስቀል ፍላወር ፓስተር አለን፣ መስቀል ፍላወር አለን። ሜክሲኮ ሶስተኛ branch ኣችንን ከፍተናል። በላይ አብ ሞተር ጋር መምጣት እ፣ ይችላል በቃ ፓስተር እንመጣለን እሺ ይችላል።
okay ፓስተር እናናገር